ጤና ይስጥልኝ ጉዳይ አርሴማ እባላለሁ። ምን ልርዳዎት?
ስራ ፈልጌ ነበርማ።
የምን ባለሙያ ኖት?
የተመረኩት በስታትስቲክስ ነው
እሺ፣ በምንድን ነው መስራት የሚፈልጉት?
እም፣ እና እ፣ እንትን በኦዲተር ሰርቻለሁ አንድ አመት አምስት ወር
ምንድን ኦዲተር ሁኜ አንድ አመት አምስት ወር ኦዲተር?
ሰርቻለሁ። አዎ፣ ግን ያው የስራ መልቀቂያ ስላላወጣሁ እንትን አይጽፉልኝም።
okay፣ ልምድ የለዎትም? የተጻፈ አዎ፣ ልምድ ልምድ የለዎትም?
አዎ የተጻፈ ልምድ ግን የለኝም። ግን አንድ አመት ከአምስት ወር ሰርቻለሁ።
okay፣ ስለዚህ በምንድን ነው መስራት የሚፈልጉት? በዚህኛው አዎ አዎ ሂሳብ ነገር ላይ ብሰራ ደስ ይለኛል።
በሰርተውበት ያውቃሉ? ምን ያህል ጊዜ?
አዎ አንድ አመት ከአምስት ወር
okay፣ ማን ልበል ስሞትን?
ፍሬዘር አወቀ።
እሺ፣ ስልክ ቁጥሮትን ይንገሩን።
ዜሮ ዘጠኝ አስራ አምስት አስራ አምስት ሀምሳ አራት ሀምሳ አራት አርባ ስምንት አርባ ስምንት ስልሳ ሶስት
የት አካባቢ ኖት?
ሸጎሌ
እሺ አ በኦዲተር ምንድን ያ- በዝርዝር ይንገሩኝ ያሉትን ሙያ።
እሺ ኦዲተር ነው ሰርቼ አንድ አመት አምስት ወር
እሺ ሌላ ምንድን ነው ያለው?
ሌላ በስፋት የተመረቁ ነው።
አዎ፣ አዎ፣ ዲፕሎማ ነው ዲግሪ?
ዲግሪ ዲግሪ
እሺ ሌላ አለው?
እ፣ ሌላ የለኝም።
እሺ ስለ ጉዳይ መረጃ ኬት ነው የሰሙት?
እ፣ ጓደኛዬ ነው የነገረኝ።
okay እድሜው ስንት ነው?
አንድ
ሀያ አምስት አዎ
መልካም እሺ ሙሉ መረጃዎትን ተቀብያለሁ። ነገር ግን የስራ ገበያውን ለመቀላቀል ግዴታ በአካል መጥተው ቢሮ መመዝገብ ይኖርቦታል። orientation መውሰድ ስላለቦት ለቀጠሮ እኛ እንደውልሎታለን።
okay እናንተ ናችሁ የምትደውሉልኝ?
አዎ እኛ ስንደውልሎት ሁሉንም መረጃ እንሰጦታለን። በተጨማሪም ቴሌግራም ቻናል አለን እና እዛ ላይ የተለያዩ ስራዎችን post እናደርጋለን። post የሚደረጉት ስራዎችን በማየት እርስዎ መስራት የሚችሏቸው ከሆኑ ቅድሚያ በመደወል ስራዎችን ማግኘት ይችላሉ ማለት ነው።
okay እሺ እና ቴሌግራም ቻናል ላይ ምንድን ነው የሚለው?
link ኡን ነው ምልክሎት join ብለው link ኡን ሲገቡ ብትልኪልኝ ደስ ይለኛል።
አዎ በዚህ ቁጥር ላክሎት።
አዎ በዚህ ላኪልኝ።
እሺ በዚህ ቁጥር ልክሎት አለው ይቀላቀሉና ማየት ይችላሉ።
እሺ አመሰግናለሁ።
ለደወሉ እናመሰግናለን።
እም፣ አመሰግናለሁ።